የሚባለው እያንዳንዱ ሌላ ኃይሉ አቤት ተገናኛችሁ ከከስተመሯ ጋር?
አዎ አዎ አዎ እሺ ደውዬለታለሁ እየሄድኩ ነው። አላነሳ ስላለኝ ስለነበር እሺ እሺ